ጤና ይስጥልኝ። ይሄ ስልክ የራሴ ነው። አሁን message የላኩ እኔ ነኝ። ይቅርታ። አደራ አደራ፣ እንደ ራሳችሁ አምስት ልጆች ይዤ ተቸግሬያለሁ ተባበሩኝ። አደራ የነፍሳችሁ የክራችሁ ብላችሁ ምንድን ነው የፈለጉት?
message ልኬያለሁ የምን
በዚህ ልኬያለሁ
ይህ እኮ የድርጅት ስልክ ነው።
ገባኝ። መቄዶንያ ነው ልኬያለሁ ብዙ message ልኬያለሁ የመቄዶንያ አይደለም፣
አዎ መቄዶንያ አይደለም፣ የመቄዶንያ አይደለም። ተሳስተዋል።
አይ አውቃለሁ፣ መቄዶንያ ነው።
ተሳስተዋል።
ኧረ አልተሳሳትኩም። ያው ጉርብነን ካላችሁ ከሆነ ነ- ፈጣሪ ያውቃል፣ አላህ ያውቃል።
የመቄዶንያ ስንት ነው?
ይሄ ቁጥር ግን የኔ ነው። account ም ልኬያለሁ አደራችሁ፣ አቦ ቢላል እንደሚልክልኝ አድርጉልኝ። እንግዲህ ሁሉም ሰው ውሸታማ አይደለም። በታማኝነት ሰው ናችሁና የአቦ አይደለም።
ቢላል አንድ ስልክ አንድ digit ተሳስተዋል። ይቅርታ፣ አንድ digit ተሳስተው ነው የደወሉት። ይሄ ሰማንያ በቃ ሰማንያ የላኩት ስምንት የላኩት ሚሴጅ አስተላልፉልኝ። በቃ እናንተም ያው አምባሳደር ናችሁ።
የምንድን ነው?
አሀ ገና ብዙ ሚሴጅ ልክ ያለው እኮ በቂ መቄዶንያ ነው የላኩ በቂ ዱንያ ነው። እኔ ድሮም ይዤዋለሁ።
ምን ብለው ነው የላኩት? እሺ፣ እሺ፣ ቴክስቱ ምን ብለው ነው የላኩት?